ይመስሉን ይሄ አበሻ ሆቴል ማሽን ተበላሽቶብን ነበር።
እሺ ደመያችን አስመዝግበው ነበር ከዚህ በፊት?
አሁን ለማስመዝገብ እሺ የቢጂ አይዲ ወይ ቲን ነምበር ይንገሩ።
የዲጄ ስም አይችልም እ፣ ወይ ቲን ነምበር ይንገሩ።
ቲን ነበር ቲን ነበር ንገር ቲን ነበር እስኪ በእናትህ አትጨቃጨቅ ስለሆነ ንገር። እሺ በቃ እንዴት ልንገርስ?
እሺ ንገሩኝ ደመያችን